ሄሎ
ሄሎ ማንም ስምሽ ማ እ
ሄሎ ማን ነሽ?
ቅድስት ቅድስት ነሽ?
ነኝ ነኝ።
እንዴት ነሽ?
ደህና ነህ?
እንዴት ነሽ? በስመ አብ ናፍቀሽ።
አቤት የጠቅና
ኦርደር ነበር ልንገርሽ። ለማንኛውም ያዘዘው ኮሌ ስለሆነ ኦርደር ነበር ሀያ ሰላሳ አምስት ፒን አድርጊው
ቼክ አደርገዋለሁ።
ቼክ አድርጊው።
ነው በኪሎ ሜትር ማለት ማለት ነው።